አላውቅም እሺ እንዳለ ወሎ አለ እ ሄሎ ሄሎ ሰላም ጤና ይስጥልኝ አቤት ከቺፕቺፕ ነበር የምንደውልዎት አቤት ፈለቀች ኖት አዎ ከቺፕቺፕ ነው የምንደውለው እና ያልተቀበሉ product ካለ ድንቹ ነው
በፈለ- ድንቹ አልመጣም ቲማቲሙን ቅድም ሰጥቶኛል እ?
በአስራ- በአስራ ሶስት order ያደረጉት ነው አዎ የበፊቱ ነው ስንት ኪሎ ነበር ድንቹ እ group አንድ ላይ ሶስት ሰዎች እና መሰለኝ ሰባት ነው ሰባት okay ይሄን አዎ።
product አልተቀበሉም አዎ ቲማቲሙ ግን ዛሬ ሰጥቶናል ሲያልፍ እሺ የት አካባቢ ነው የሚመጣሉት ነገር የሰሚት ፍርድ ቤቱ ሰሚት እሺ ይመጣሉታል መልካም ምሽት እሺ